Hello
hello hello hello.
Hello hello
వినేస్తుంది అంబీనా సార్తో అనిపిస్తున్నాను
ወደ ኢን አፍሪካ ስለደወሉ ነው ሶ በዚህ አፕሮች ሁሉም ኤጀንቶች ሎጊን ያድርጉ እሺ
ለሁሉም እንዴት ሎጊን እንደሚደረግ ሁሉም ማወቃቸውን አረጋግ እሺ እንዳት እንዲገቡ አድርጋ ከዛ ወዲህ ኢንፎርሜሽኑ ደግሞ ይኖራቸው የሆነ ዲስፕሌይ የምትደረግ ቦታ ሁሉም ኤክስቴንሽን ኖሮት መግባት እንዲችል እ፣ ሁሉም እንትኑ ይኖረው ከዛ ወዲህ ማንም ቢኖር
በጣም አሪፍ እሺ ስለዚህ እንደ የምት- ተጠቅመህ ቴስት አድርግና ኮንፊት ማርቀት ላይ በቃ ወደ በኋላ እንዴ እንትን ላድርገው ቼክ ላድርገው ቼክ ማድረግ አለ እሺ አባት ቴንክ ዩ